hello ጤና ይስጥልኝ።
አብሮስነ ከቺፕቺፕ ነበር የምንደውልዎት።
እሺ
beetroot order አድርገው አልመጣልዎትም ነበር።
አዎ ዛሬ assign ተደርጓል ይል ነበር፣ ግን አልመጣም።
አዎ warehouse እጥረት ስላጋጠመን ነው። ነገ እንላክልዎት።
እሺ ነገ የት እንላክልዎት? location መገናኛ ዳኞች አፓርትመንት።
እሺ ነገ እንልክልዎታለን። መልካም ምሽት።
አሜን ላላችሁ።
እሺ